hello
ጤና ይስጥልኝ። ከቪዛ ኢትዮጵያ ነው የምደውለው።
አቤት
እ፣ እኛ ጋር ደውለው ጋዝ እንደሚፈልጉ አስመዝግበው ነበረ።
አዎ
አዎ ጋዝ አልመጣሉትም አይደለ?
አልመጣም አዎ አዎ አድራሻውን ያን ቀን አልወሰድንም ነበር። እስኪ አድራሻ ይንገሩ።
አምስተኛ በግተራ የድሮ በግተራ ፊት ለፊት ይጋር ጋር
አምስተኛ የታሉት
የድሮ በግተራ ፊት ለፊት
እሺ፣ አምስተኛ የድሮ በክተራ ፊት ለፊት
አዎ
እሺ፣ እሺ። ደንበኛችን አድራሻውን ለማወቅ ነው። በአድራሻው ስለሆነ የሚመጣሉት አድራሻዎትን ለመጠየቅ ነበር።
እሺ
እሺ፣ ደንበኛችን አመሰግናለን።